ጤና ይስጥልኝ ቤት
sister አቤት
ገና አልገባም ነው።
ምንድን ነበረ?
በመቶ ብር ነበረ በ account CBE deposit አድርጌ ትናንት ማታ እሺ deposit እስካሁን text ኡን ልከህልኛል ቴሌግራም ላይ ላኩትና ስንት ጊዜ ላኩት?
ይኸውላችሁ የላካችሁትን ሁሉ ለቻፓዎች inform አድርገን እየጠበቅን ነው። CBE ትንሽ አሁን በቴሌግራም ችግር አጋጥሞት ደን ነው።
ደን አቸው
ደን ብለን ነው አዎ እንደገና ማን ይበል?
አልገባም።
እሺ እሺ ቴሌግራም ስምህን ንገረኝ። ይቅርታ ያሲን ሐጂ ያሲን
ሐጂ
ያሲን ሀጂ ነው አዎ ሐጂ አቢብ ሀጫሉ
እም? ሐጂ አቢብ
ያሲን ሀጂ ያሲን አዎ
ያሲን ይቅርታ ያሲን ሀጂ የሚል አላ- አላገኘውም። አንዴ ያሲን ሀጂ ነኝ ብለህ ትጽፍልኛለህ?
እም?
በጣም ብዙ text ስላለ ነው። ይቅርታ ያሲን ሀጂ ብለህ ጻፍልኝ።
በ message ልላክ ምን አልከኝ?
በ message ልላክ አዎ በቴሌግራሙ
እም።
ያሲን ሀጂ ነኝ ብለህ ጻፍልኝ። እሺ ያሲን ቆራው ድሪያ አይ እሺ፣ አመሰግናለሁ።